ሄሎ ሄሎ
አቤት፣ ሰላም ነው? እንዴት ነህ?
ሰላም እ፣ ቴሌግራም ላይ እ፣ አልገባልኝም ብለህ ልካልን ነበር። ከቤት ቤት አ- ነው የምደውልልህ።
እ?
ከቤት ቤት ነው የምደውልልህ።
እሺ፣ እሺ፣ እ፣ ከላይ መጀመሪያ ላይ ላከው ፎቶ አለ አይደለ? ይሄ ሰዓትና ቤት ያረክበት amount ምናምን የሚታይበት አዎ፣ እሷን ትንሽ ጠጋ አድርገህ ማንሳት ትችላለህ። የተደመረው ብር በደንብ እንዲታይ።
እ፣
ሄሎ ለ- ምን አስቸግሯችሁ ነው?
ለማየት አልተመቸንም። ለዛ ነው ምኑን ነው የምታዩ? በሁለቱም አሁን አስተካክያ አይደል እንዴ? clear ነው። ከዛ አዎ።
በላይ እንዴት አድርጌ ብልከው ነው no clear የሚታየው?
ሳይሆን ለም- ቀን ቀኑ ያለበት አለ አይደለ? ቀኑ ያለበት picture ቀኑን አስጠግተህ ላክልኝ አለችኝ። አስጠግቼ ላኩልሽ። ከላይ ቀኑን በላይኛው የተስተካከለ አንድ ላይ አንድ ላይ መሰለኝ።
መግባት አልቻለም። ለመላክ ነበር ለ provider ኦች ለመላክ ነበረ። ምን አልከኝ?
እንዴት አድርጌ ነው አንድ ላይ የምልከው? እኔ እንዴት አድርጎ ነው አንድ ላይ ሁለቱንም transaction አንድ ላይ ያስገባል? እስኪ አንቺ ስልክ ላይ zoom out አድርገውና እ፣ ሄሎ
ሄሎ፣ ይሰማሃል?
እየሰ- እየሰማሁሽ አይደል? እንደምመልስልሽ ይሰማሃል ታያለሽ እንዴ ደግሞ